Hello ወይ መሰረት ነኝ መሲ ሰላሞች አለን እግዚአብሔር ይመስገን።
ሰላሳ አምስት ሰላሳ ስምንት አልታዘዘም እየተባልኩ አ ሰል- ሰላሳ አምስት ሰላሳ ስምንት ስምህ ማን ነው?
አ አሸናፊ ተስፋዬ አሸናፊ የካሳንቺስ።
የያዝከው
ከቤዝ ከ- ከበርገር ቤት ካሳንችስ?
አ አ እሺ ደውዬ check ላድርግሽ። አሸናፊ አንዴ ጠብቀኝ።
እሺ
አሸናፊ ሀምሳ አንድ ደቂቃው እኮ ነው።
እ እስካሁን የት ነበር? ከሀምሳ አንድ ደቂቃው እኮ ነው።
ሀምሳ አንድ ደቂቃው ነው አዎ
የሞተርና ኦርደር አሁን ቀርሳ ነው ያስገብልኝ
እሺ እሺ አሸናፊ በ- ምግብ ቤት እ፣ ልደውልና ቼክ ላድርግሽ። መጀመሪያ- አልታዘዘም ሳመሽ እሺ የሞተረኛ ነው አልከኝ?
አ
ከዚህ ተደውሎልሃል አሸናፊ?
አ አ ደውሎ ነው ያስገባልኝ ቤናት
እና ስራው ተብለሃል?
አ
እሺ እሺ ፋሲካ ፋሲካ ሰላሳ አምስት ሰላሳ ስምንትን አሸናፊን ስራ ብለዋል። አ? ሰላሳ አምስት ሰላሳ ስምንት የሞተረኛ order ከበርገር ቤዝ ፋሲካ እኮ ነው የሚለው ፋሲካ እኮ ነው የሚለው ስመኝ ነች ያዘዘችው እና ካሁን አልታዘዘም እያለ ነው። አ ሰላሳ አምስት ሰላሳ ስምንት ሰላሳ አምስት ሰላሳ ስምንት ጥያቄ ምልክት አድርጋበታለች ስመኝ እንደው እ አይሰራም እ ልጁ አለ አይሰራም። አዎ አሸናፊ አሸናፊ ተስፋዬ አሸናፊ ተስፋዬ አረ አይደለም ይሄ በርገር ቤት ካሳንቺሱ አላላሽሁትም። በቃ አሸናፊ ትሰራዋለህ? አ?
አረ ማሰራው እዛ ነኝ እሺ ያው ጨረሰው። እ፣ ሀሴት የሀይሉ እያዛል ሀ- ሀ- ሀሴት ነች። እ፣ ተወሰነ ኦርደር ነበሩ ነው ወይ ኦርደር? አዎ አዎ አሸናፊ ወይ ሀምሳ አንድ ኤርሚ በቃ customer በስልክ እያነሳ አይደለም እኮ- እኮ እያነሳ አይደለም ማለት ያው text ልውለታል። area manager ን መናገር ትችላለህ ኤርሚ? በምን ወይ መሰለ ኤርሚያስ ወይ check አድርግልኝ ነው ማለት ይችላሉ። እንደዛ አሸናፊ በቃ እንደውልልሃለን። እሺ
ወደ እንትን
አሁን ሙንት እንዴት ላደርገው ነው የሚሰራበት እ እኮ እንደውልልሃለን መልሰን እኛ አሸናፊ እሺ ሰዓቱን እኛ እናስበዋለን።
እሺ